ሄሎ ሄሎ ጤና ይስጥልን ይሰማል?
ሰላም እንዴት አደራችሁ?
እግዚአብሔር ይመስገን። ምን ልርዳዎት?
እባክሽን ከዛንዚባ መጣት ላይ ተጠቅቅ ዛሬ ይኖራል?
ከዛንዚባር የሚመጣ ከየት? ዛንዚባር የት ይሁንልዎት? ሀገሩ ታንዛኒያ ከታንዛኒያ።
እ፣ እሺ ትንሽ ይጠብቁኛል፣ አይቼ ልንገሮት።
እሺ እሺ Hello።
ወይ አዎ ዛሬ የሚመጣ አለ።
ስንት ሰዓት ላይ?
እ፣ ሰባት ሰዓት ከሩብ ላይ አለ።
እህ እ፣ ማታ ደግሞ እንዲሁ እ፣ ሶስት ሰዓት ላይም አለ።
እሺ በጣም አመሰግናለሁ።
ሌላ ምረዳዎት ነገር አለ?
እ፣ ምንም አመሰግናለሁ።
እሺ መልካም ቀን። አመሰግናለን ስለደወሉ።
እሺ thank you so much